አልገባም መቻልኩኔ አገር ይፍረስ ለኔ ላንቺው ነው መባከኔ በመውደድ ምን ጎደለብሽ ከኔ አብረን አንዘልቅማይ ከፍቅር ገዳ አብረን አንኮልምማይ ከመውደድ ገዳ በፍቅርም እንኳን ለገዳ በመውደድማ ለገዳ ከኖሩ ተፈጥሮ ይኸው ነው የፍቅር ገዳ
አልጠላም ገዳም አልጠላም ገዳም እኔ ካስመኘሽ ምናኔ በፍቅርሽ በማመኔ ልቦናሽ ገዳም ይሁነኝ ለኔ ያሰርኩት ያንገት ክታብ ማተቢያ አይደለኝ መውደዴማ መውደዴማ ውሎም አድሮም የማይላላው እምነቴ አይደለኝ ማፍቀሬማ ማፍቀሬማ እንደ መናኛ አምባ እንደ ገዳም አምባ እስቲ ልብሽ ድግባ እንደ መናኛ አምባ እንደ ገዳም አምባ እስኪ አንገትሽ ልግባ ከተማመኑበት ካልተጠራጠሩ ሞቃል ይደምቃል በፍቅር ማደሩ
ከተማመኑበት ካልተጠራጠሩ ይሞቃል ይደምቃል በፍቅር ማደሩ ከተማመኑበት ካልተጠራጠሩ ይሞቃል ይደምቃል በፍቅር ማደሩ
ይኸው ነው የፍቅር ገዳም
አልገባም ገዳም አልገባም መቻልኩኔ አገር ይፍረስ ለኔ ላንቺው ነው መባከኔ በመውደድ ምን ጎደለብሽ ከኔ አብረን አንዘልቅማይ ከፍቅር ገዳም አብረን አንከርምማይ ከመውደድ ገዳም በፍቅርም እንኳን ለገዳም በመውደድማ ለገዳም ከኖሩ ተፈጥሮ ይኸው ነው የፍቅር ገዳም
አልጠላም ገዳም አልጠላም ገዳም እኔ ካስመኘሽ ምናኔ በፍቅርሽ በማመኔ ልቦናሽ ገዳም ይሁነኝ ለኔ
ከተማመን
ልብሽ ገዳም እንዴት ልግባ እንዴት ልግባ እሱም ካንቺ እንዲያቆያት ነፍሴም ከነፍስሽ ተደርባ ተደርባ አኑሪኝ አለሜ አክርሚኝ አለሜ አንቺው ነሽ ገዳሜ አኑሪኝ አለሜ አክርሚኝ አለሜ አንቺው ነሽ ገዳሜ
ከተማመናበት ካልተጠራጠሩ ይሞቃል ይደምቃል በፍቅር ማደሩ
ከተማመኑበት ካልተጠራጠሩ ይሞቃል ይደምቃል በፍቅር ማደሩ ከተማመኑበት ካልተጠራጠሩ ይሞቃል ይደምቃል በፍቅር ማደሩ
ከተማመኑበት ካልተጠራጠሩ ይሞቃል ይደምቃል በፍቅር ማደሩ ከተማመኑበት ካልተጠራጠሩ ይሞቃል ይደምቃል በፍቅር ማደሩ ከተማመኑበት ካልተጠራጠሩ ይሞቃል ይደምቃል በፍቅር ማደሩ ከተማመኑበት ካልተጠራጠሩ ይሞቃል ይደምቃል በፍቅር ማደሩ ከተማመኑበት ካልተጠራጠሩ